Hello ጤና ይስጥልኝ።
አለን አለን ሰላም ነው።
withdraw አድርጌ ነበርና እንትን limit ኡ አልቆ ነው።
limit ኡ ማለት አላደርግ block ነው withdraw አዎ withdraw አላደርጋለ በደወልክበት ቁጥር ነው።
አዎ
ምንድን ነው የሚልህ withdraw ስታደርግ?
limited ነው የሚለው
ብዙ አውጥተሃል ዛሬ?
አዎ
ስንት ብር ነበር ያዘዝከው? Hello hello፣ አቤት አቤት፣ ስንት ብር ነበር ያዘዝከው withdraw ያልከው?
ሁለት ሺህ
እሺ፣ ትንሽ ጠብቀውና ይገባል። approved አድርጌልሃለሁ። እሺ አባ